ይስጥልን ማሊማማ።
ጤና ይስጥልኝ።
አብሮ ይስጥልን።
ቲክቶክ ላይ ነበር ስልካችሁን ያገኘው።
እሺ
Jetour በጣም የሚያምር አይቼ ነበር።
ጌታ ሀያ ሀያ ስልክ
ሀያ ሀያ ሶስት አ ሶስት color አል። እሺ
እ gray color ነው
አ- ግ- gray ሲሆን jeans color አል።
jeans color። አዎ አዎ አዎ አለ።
አዎ አለ።
እሺ ስንት ነው ዋጋው?
ሀምሳ ሁለት በባንክ ከሆነ
በባንክ ሆነ አምስት ነጥብ ሁለት አ ባንክ ስንት ይሰጠናል ማለት ነው?
ባንክ አንድ ነጥብ አምስት
ያ ማለት ኮድ ሶስት ነው የሚሆነው።
ማለት ኮድ ሶስት የቤት ም- የቤት መኪና አይደል?
አዎ ታርጋ እኮ በሁለት- የለም ዜሮ ዜሮ ነው።
ገባኝ። በሁለት ቁጥር ይወጣል ብድሩ ልልሽ ነው ነው ወይስ ሶስት አድርገው ነው ብድሩ?
ይወጣል ይወጣል።
ይወጣል በሁለት ቁጥር።
አ ብድሩን አለ ይበዳል።
አ አ
አንድ ነጥብ ስንት አልሽኝ?
አንድ ነጥብ አምስት ከ- እ ባንክ
ከባንክ እሺ። ስንመጣ normally ትቀንሽልናለሽ። አ?
አዎ ግን አንድ ነጥብ አምስት ነው ባንክ የሚመቻቸው፣ ሌላውን cash ነው።
የባንኩ ችግር የለውም። አ እሺ። መኪና ነበረን ትወስዳላችሁ ወይስ እ፣
አዎ
የእኛ ቅያሪ?
ቀያሪ እ፣ ይችላሉ
Attrage ናት?
እኮ ይችላሉ። ይዘውልን ይምጡና መኪናውን እናየውና እዛ ላይ ስንት እንደሚያስጨምሩት እንንገሩት።
በቃ በዓል ይለፍና እንመጣለን። አድራሽ የት ነው?
ፓስተር ፓስተር የፓስተሩ branch አችን ላይ ነው ያለው። ፓስተር አደባባዩ ፊት ለፊት ተቋለቤ። እሺ ማዬ፣ በቃ በዓል ይለፍና እንመጣለን። እናመሰግናለን።
እኛም እናመሰግናለን። መልካም በዓል።